Cross me down, oh, oh, cross me down, huh, cross me down, oh, oh, ጨዋታ ያበሻ ልጅ ያገር ልጅ የማይበት ቦታ Cross me down, oh, oh, cross me down, huh, cross me down, oh, oh, ጨዋታ ያበሻ ልጅ ያገር ልጅ የማይበት ቦታ ጠፍቶ የኖረ ሰው የሚገናኝበት የተነፋፈቀው የሚተያይበት ተሰብስቦ አበሻ ያሆ እንደሚጎርፍበት ያሆ እንዝለቅ ኳስ ሜዳ ያሆ እንጨፍርበት ያሆ እንዝለቅ ኳስ ሜዳ ያሆ እንደሰትበት ያሆ እንዝለቅ ኳስ ሜዳ ያሆ እንሽቀርቅርበት ያሆ እንዝለቅ ኳስ ሜዳ
አድማጮቻችን ኳስ ጨዋታው ሊጀመር ጥቂት ደቂቃ ቀርቶታል። የመስመር ዳኞቹና የመሃል ዳኛው ቦታ ቦታቸውን ይዘው ጨዋታውን ለማስጀመር እየተዘጋጁ ነው። ተጫዋቾቹ ቦታ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፉን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ።
ኳስ ሜዳ ሆ ሆ ኳስ ሜዳ ሆ ኳስ ሜዳ ሆ ሆ ጨዋታ ያገሬ ልጅ ያበሻ ልጅ የማይበት ቦታ ኳስ ሜዳ ሆ ሆ ኳስ ሜዳ ሆ ኳስ ሜዳ ሆ ሆ ጨዋታ ያበሻ ልጅ ያገሬ ልጅ የማይበት ቦታ ሁሉም ከየቦታው አምሮበት ሲመጣ እኛም ተኳኩለን ለባሰን እንውጣ አንዷንዱን ፍለጋ ያሆ ሲሮጥ ሲተራመስ ያሆ የተነፋፈቀው ያሆ ተቃቅፎ ሲላቀስ ያሆ ወዲያውኑ ስቅና ያሆ ወዲያውኑ ሲያለቅስ ያሆ ያውልሽ ያሆ ያውና ያሆ ብሎ ሲተራመስ ያሆ የሜዳውን ዙሪያ ያሆ በቁመት ያሆ በአግድመት ያሆ ተንጎራደንን ማን ማን ማን ማን ማን ማን ማን ማን እንዳሉበት ተንጎራደንን ማን ማን ማን ማን ማን ማን ማን ማን እንዳሉበት የሳን ፍራንሲስኮ ያሆ የአትላንታው ያሆ የዲሲው ያሆ የኤልዩ ያሆ የዳላስ ያሆ የቴክሳስ ያሆ የለንደን ያሆ የሰሜን ያሆ የደቡብ ያሆ የምስራቅ ያሆ የምዕራብ ያሆ ኳሳንችን አያርቀኝ ያሆ ማነው ያሆ ማን የሚያገባሽ ያሆ ማነው ያሆ ማንም ያጭሽ ያሆ ማነው ያሆ ማንም ያገባ ያሆ ጎሉን ያሆ ግቡን ያሆ ማንም ያጭሽ ያሆ የኮንጎን ጦርነት ያሆ ግቡን ያሆ ጎሉን ያሆ ሳይበትል ደጅሽ ያሆ ግቡን ያሆ ህ፣ ያሆ
በረኛው የለጋውን ኳስ ስምንት ቁጥሩ በደረቱ አምርዶ ለአስር አሸጋገረለት። አስር እያታለለ ነው። አስር አሳልፎ ለዘጠኝ ሰጠው። ዘጠኝ ወደ ጎሉ ኳሷን እየነዳ ሄደ። ዘጠኝ ለስምንት ስምንት መልሶ ለዘጠኝ ዘጠኝ ዘጠኝ ለአስር አሸጋገረ። ለአስር ቁጥሩ ወደ ጎል አሻማ። ወይኔ! ኧረ በረኛ! ወይኔ! ብራቮ በረኛ!
ኳሷን ተቀባብለው ያሆ ወደ ጎን ሲመቷት ያሆ አሞራው በረኛ ያሆ ከሰማይ ሲቀልባት ያሆ የዳኛውን ፊሽካ ያሆ የህዝቡን ጫጫታ ያሆ እልልታ ያሆ ጨዋታ ያሆ ትዝታ ያሆ ደስታ ያሆ ደስታ ያሆ ጨዋታ ያሆ
በክንፍ በኩል ለሚጫወተው ለሰባት ቁጥሩ ደርሰዋለች። ሰባት በክንፍ በኩል እያታለለ ሄደ ወደ ጎል አሻማ። ዘጠኝ ዘጠኝ ወደ ወይኔ ዘጠኝ ተቀማ። አ፣ አ፣ አ። እንደገና ኳሷ ለአስር ደርሰዋለች። አስር ቁጥሩ ሁለቱ ተጫዋቾች በግሩም ሁኔታ አለፋቸው ወደ ጎል